hello ጤና ይስጥልን ቤስት ቤት አሁን ላከው ብለሽኝ ልኬያለሁ በቴሌግራም።
እሺ ለቻፓ አሳውቀናል። እሺ የተላኩትን message ኦች ለቻፓ አሳውቀናል። የቻፓ system fail ስላደረገ ነው። እሺ እ?
ይስተካከላል። deposit ነው አይደለ?
አዎ ልጫወት ስል game ኡን deposit አግኝቼው አልገባም፣ ግን ከቴሌ message ኡ ልኬልሻለሁ አሁን ላክልኝ።
አዎ አዎ፣ ለ- የቻፓ system ትንሽ fail ስላደረገ ነው። እሺ እኮ አሳውቀናል።
ዘጠኝ መቶ ብር አየሽዋ?
አዎ አዎ፣ የብዙ አዎ።
ሰው transaction ያለው አሳውቀናል። እሺ ይስተካከላል ብለዋል። ያንተ ብቻ አይደለም፣ በጣም የብዙ ሰው ነው። እሺ እኮ እና ይስተካከላል።
እስከ እስከ ምሳ ልጠብቅ?
የእነሱ system ሲስተካከል ይገባላል። እስከ ነገ ይገባላል።
አዎ እሺ። እኮ account ኡ ላይ deposit ይሆናል። አ?
አዎ አዎ፣ አየሽ በቃማ። Thank you።
እሺ አየሽ